ስትወጪ ደውል። አሎ
ሄሎ አሎ፣ አቤት ወይንሸት፣ ወይ ሰላም ነው ደህና ነኝ እግዚአብሔር አለ። ማ- ናኒ ነች ወይስ እንትና ሌሎቹ?
ምን አይ የላኩ- ኧረ ናኒ ነች ናኒ እኔ ነኝ ሂድ።
የላኩልሽ እኮ።
ይርቆስ ብለዋለች እንትኑ እ?
ክፍለ ከተማው
ኧረ እባክሽን እውነት ወይኔ ጉዴ ማስተካከል ትችል ይሆን ይቻላል? እኔ እንጃ። ተከፍሏል ደግሞ እኮ በመድኃኒዓለም አዲስ ስትይው፣ ከተማ ነበረ።
ምን ሆና ነው ምን ችግር አለው? መታወቂያ ላይ ሲሉ ነው እ፣ መታወቂያ ሲሉ ወይኔ ጉዴ እስቲ ቆይ እስቲ ልደውል እስቲ ጠይቄ
ምኑ ነው ቂርቆስ የሚለው ምኑ እ?
ጋር ነው ምኑ ጋር ነው ያየሽው ታች እ፣ እንትን ቂርቆስ የሚል አለ።
ነው payment completed paid ምናምን English citizen ኤርጎሻ አዲስ አበባ female black የቱ ጋር ነው እ?
የቱ ጋር ነው ያየሽው አባዬ?
ምን አልሽ?
የቱ ጋር ነው ያየሽው ቂርቆስ እታች አዎ ቂርቆስ city ቂርቆስ ይላል አዲስ አበባ city የሚለው ቂርቆስ ይላል።
እም፣ እስኪ ልደውልላት እስቲ ደውይ ከቻለ፣ ካልተቻለም እንግዲህ ሞከረ። ምንም ችግር የለም።
እውነት ብሩ ሌላ ሰው ማለት እሷ እሷ ነች አይ ምን እኔ ልኬላት የላከችው እስቲ ቆይ ነው። እሺ እሺ በአንቺ ይገባል። እሺ